እግዚአብሔር እሳቤ ነኝ።
ተቃራኒ ወርድ ነው እንድታወጭ
ተቃራኒ
ወርደ ነንበር ሀምሳ አምስት ሰማንያ ሁለት
ሀምሳ አምስት ሰማንያ ሁለት አ
ሌላ የያዝከውን ንገረኝ።
እየሰራ ያለው ገርጂ ዩኒቲ የሚሄደው ሀምሳ አምስት ሀያ አምስት
ሀምሳ አምስት ሀያ አምስት
ሀያ አምስት ነው ያልክ አ
ሀምሳ አምስት ሀያ አምስት እና ሀምሳ አምስት ሰማንያ ሁለት አይደለ?
አ ሰማንያ ሁለት አሁን ገርጂ አይነት ስለሆነ ሌላ እ እ
ግራቦን አንስቼ ገርጂ ሄድኩኝ በመንገድ የሚያስ ደግሞ መስመር ላይ ጠብቀኝ። order ኦቹን ሊያቸው ጠብቀኝ። ትመስልኛል እንዴ?
ሀምሳ አምስት
አሸብር ያንኛው ሀምሳ አምስት ሰማንያ ሁለት ነው። እርግጠኛ ነህ?
አዎ አዎ ሀምሳ አምስት ሰማንያ ሁለት ከኮ ወለሰ ወደ ወለሰ ያወጣል አይደለም
እ?
እየልኝ አይደለም። ኦርደሩ ቼክ አድርገው እስኪ አንዴ። ሀምሳ አምስት ሰማንያ ሁለት አይደለ?
አዎ ሀምሳ አምስት ሰማንያ ሁለት እርግጠኛ ነኝ እኮ ከሳርክ ነው እ እሺ፣ አንዴ ግን ጠብቀኝ።
ቅድም እንደዚህ ተሰቃይቼ ከ ወር ጨረሰ
ምን ብዬ እሺ፣ አሸብር ወጥቶልሃል። እሺ
እሺ እሺ እሺ